ሄሎ ጤና ይስጥልኝ። Washington Medical Center እባክዎ መለስዎት።
አብሮ ይስጥልን። ለዋ- ሕክምና ለምርመራና ለሕክምና ልሄድ ነበር። አሁን ያለሁት መስቀል አደባባይ ነው ያለሁት። የት ነው መሄድ ያለብኝ? ይቅርታ ቦታውን ስላላወቅኩ ነው።
ቦሌ ሩዋንዳ፣ ቦሌ ቦሌ ሩዋንዳ ሩ- ወደ ሚካኤል የሚወስደው መንገድ ላይ እንገኛለን።
okay ቦሌ ሩዋንዳ።
አዎ፣ ወደ ሚካኤል የሚወስደው መንገድ ላይ እንገኛለን።
okay በደንበል መሆኑ ነው።
ቦሌ ሩዋንዳ መ- ደንበልን አልፈውት አዎ ባለው ሰፈሩን ያልፋሉ። ሩዋንዳ ጋ ይወርዱና ወደ ሚካኤል የሚወስድ መንገድ አለ። እዛ ጋር ሚካኤል የሚል አለ። ወይም ዋሽንግተን ብለው ቢጠይቁ ሰው ያሳዩታል።
እሺ፣ አመሰግናለሁ።
እሺ፣ መልካም ቀን